ጤና ይስጥልኝ ቤት ቤት
ሄሎ ሄሎ
እንዴት ነው ጋሽ?
አለን አለን። ምን ነዳ?
የሆነ ቤስት ቤስት
እሺ
ስትደውል እሺ
ሁሌ ገብቼ አንተ የሚሰጠው ነገር ድምፅ ድምፁ ይቋረጣል። ወርሙ ድምፁ እየተቋረጠ ነው። በደንብ እየተሰማኝ አይደለም።
አንድ ጊዜ የሚሰጠው ነገር አል- አልች- አላውቅም ታውቃለህ?
ማለት
እንደዛው እና እም- ገብቼ የብ- ከበል ጌም ስ- ውስጥ ስትገባ እኔን ትበላው የምትሰጠው ነገር የለውም።
እየተበላው አ እየተበላው ማለት እየተጫወትክ እየመደብክ ነው፣ አ እየጨመርክ
አ ሎስት እየሆነብህ
አዎ ገብቼ ስትገባው እኔ የእኔ ብር ስትገባው እም።
ምንም አይሰጠም፣ ግን ሂሳብ ብቻ ይበላል።
አይ የምትጫወትበት ከሆነ ነው ብር የሚቀንሰው ከ account እንጂ ወይ የ- እም።
ሌላ ሰው የአንተ account ካለው password ን ካወቀብህ ብር እም።
ወጪ ሊያደርግብህ ይችላል እንጂ ምንም ሳትጫወት እ፣ ገንዘብ አይቆጠብም ከ account።
እሺ ጋሽ አመሰግናለሁ።